ዶክመንቴን እንደዚህ ይዤ ነው ቁጭ ያልኩት። ከዛ ያቺ ልጅ ዶክመንት ያዥዋ ልጅ ተነሽ ያልኩት። ከዛ ተነሳ አካባቢሽ ላይ በጣም የምትኖሪበት ግቢ እንደዚህ የምታለቅሺ አለ አልከኝ። አዎ አልኩት። ቤትሽ ውስጥ በጣም ጭንቀት አለ። አዎ አልኩት። ባለቤትሽ ደግሞ በጣም ሴጣን እጁን እግሩን ይዞ እቤት ውስጥ ሲቀር
በሽታው የእግር ሪህ ነበረ።
አዎ ሪህ በሽታ አለው።
በጣም ይገርማል። የባልሽ ስም ተጠርቶ ተነገረ።
አዎ ባለቤትሽ አበራ አይደል ስትለኝ ጮኩኝ እኔ።
Wow! እግሩ እንደሚፈወስ ነፃ እንደሚወጣ ተነገረ።
አዎ ይፈወሳል አልከኝ። ምንም አይሆንም። ዝናብ እንደገና ቤትሽ ላይ የምዘንብ ዳመና የለም ሳት የለም ይዘንባል ቤትሽ ላይ አልከኝ። አሚን አልኩት። ከዛ እንሂድ አልኩት ቀድሜ ማለት ነው።